ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌ ቤት
አብሮ ስጥልን አለን። ምን ልርዳው?
እና ቴሌቪዥን ትኬት ለመግዛት ነው ፈልጌው።
ምን አሉን?
የቴሌቪዥን ትኬት
ትኬቱ ምን ለማለት ፈለ- ለመጫወት በትኬቱ
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አዎ።
ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ
ያው ሶስት ቁጥር ላይ ሲነኩት እድሉን ይሞክሩና ጥያቄና መልስ አለ።
እ፣ መርጠው መጫወት ነው።
እሺ ጨዋታውን ባሸንፍ ምንድን ነው ሽልማት?
እ፣ እንደ ሽልማቱ እንደ እድል ነው፣ አይታወቅም። ያው ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አይደል?
አዎ
እሺ
እሺ፣ መልካም እድል።
እሺ
እሺ